Hello.
Hello.
Hello. Hello. Hello.
Hello.
Is someone been left out?
Eh, ምንድን ነው? የሆነ ሜሴጅ በጣም ሰማንያ አምስት ነው ምንድን ነው?
አዎ፣ ይህ ምንድን ነው? ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ጌሞች የሚገኙት ማለት አ- እሱን ለማቋ- ለማቋረጥ ፈልጌ ነው። ምን- ዝም ብሎ ብርም ቀረጥ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ላይ ለማቋረጥ የሚል አለ።
ስድስት ቁጥር
አዎ ይኸው እኔ ላቋጠሉት አስር ሀምሳ ሰባት ሰባ አምስት ሀያ አንድ ነው። ሄሎ ሄሎ ስልክ ቁጥሮትን አስር ሀምሳ ሰባት ሰባ አምስት ዘ- ሀያ አንድ ነው።
አ፣
ይኸው አቋርጬ የሎታለሁ። ተቋርጧል።
እሺ፣ እሺ። Thank you.
ችግር የለም።